ጤና ይስጥልኝ ከአሪፍ ነው የምደውሉት? አቶ አብዱራህማን ነው? አቶ አብዱራህማን አቤት
በኢሜይል account contact አድርገውን ነበረ። ችግር አጋጥሞት በኢሜይል አካውንታችን contact አድርገውን ነበረ።
አላረኩም
ደንበኛችን ይሰሙታል።
አላረኩም አላረኩም
betting site ላይ ችግር እንዳጋጠሙት contact አድርገውን ነበረ።
ለምን
ደንበኛችን ይሰሙ betting betting site ኡ ችግር አጋጥሞት contact አድርገውን ነበረ።
አይ አላጋጠመኝም ችግር
እናመሰግናለን።